ቤት ቤት ነው የምንረዳው።
አዎ ይሄ አቤት
የሆነ በዚህ ስልክ ሳይሆን እሺ፣
የሆነ በሌላ ስልክ ነበረ። ወደ ከቴሌ ወደ ቤት ቤት ሲያስገባው እ ወሰዱ።
እኮ ይኸውልህ ከቴሌ ብር የተቀናሽ መሆኑን መሴጅ ያሳይሃል አይደለ?
ያ ተ- ከቴሌ ብር የተቀነሰበት መሴጅ አለ አይደል?
አዎ message ገባኝ። ከቴሌ የቴሌ ብር ዘጠና አምስቱ እንደገባ ወደ ቤት ቤት
እኮ እሱን ላክልኝ።
እንዴት ነው የሚላከው? ስላወኩ ነው እኮ ንገሪኛ።
ቴሌ እንትን ቴሌግራም ላይ ላክልኝ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት የነገርሽኝ ነው አሁ- አሁን ነገርሽኝ እኮ በቃ በሱ ላክልኝ። message ኡን screenshot አድርገህ ላክልኝ።
screenshot አንስቼ ልላክልሽ።
አዎ
እሺ እሺ፣ አሁን ላክልሻለሁ። ስልክ አዎ፣ ቁጥር ላክ።
ልንገርሽ?
ችግር የለም። አይ መሴጁን ላክልኝ እዛ በከነ ስልክ ቁጥርህ አድርገህ
እሺ እሺ እሺ